Hello ጤና ይስጥልኝ Best Bet።
አቤት ጤና ይስጥልኝ Best Bet ነው የምንረዳው።
password ኡ አልጋ ጌቲን አላርም ብሎኛል።
አዲስ ነው
ኧረ ቆይቷል፣ አዲስ አይደለም።
እና ረስተኸው ነው password ኡ?
አረ አንድ ላይ እ፣ ስገባ login ብሎ ይገባ ነበር። አሁን ደግሞ forget ምናምን ይላል። forget አደረገው እንደገና እምቢ ይላል።
ፎ- እኮ forget ስትለው እየተላከልህ አይደለም message፣ አዎ አጭር ኮድ እየተላከልህ አይደለም። የ Best Bet ቁጥርህና አሁን የያዝከው ስልክ ቁጥር አንድ አይነት ነው አይደል?
ይሄኛው እህ አዎ፣ Best Bet ይሄ ስልክ- የከፈትክበት ስልክ ቁጥር ነው እጅህ ላይ ያለው ስልክ ቁጥር አ የደወልኩበት አ እኮ። እንደዛ ከሆነ ይል- ይገባል እ፣ ኮዱ
እሺ እንደዛ አቆየ ስለሆነ እኮ።
አ- ደጋግመህ እንትን አትበለው። ደጋግመህ forget መንካት ሳይሆን አንዴ forget የሚለውን የሚለውን ንካና ከዛ በኋላ ጠብቀው እሺ፣ እስኪላክልህ። ተመሳሳይ እሺ፣ ከሆነ ደጋግሜ- ይገባል። አዎ ልክ ሲደጋገም አ- አይላክም ማለት አሁን ያንተን ቤት ቤት account እንደምትጠቀም የሚያቅም የሚያቅ ሌላ ሰው ስለሚኖር በአንተ okay፣ ስልክ ቁጥር forget ሌላው ስለሚችል ልክ ተደጋግሞ ሲነካ ለዛ ሲባል አይላክም። ቶሎ okay፣ አንዴ እሺ፣ ንካውና ጠብቀው። ተመሳሳይ እሺ፣ ስልክ ቁጥር ከሆነ ይገባል።
ተመሳሳይ ነው።
ቆይተህም ካልገባልህ ግን መልሰህ አሳውቀን እሺ።
እሺ።
እሺ